ሄሎ
ሄሎ ጤና ይስጥልኝ።
ሰላም ጤና ይስጥልን ቤተሰብ።
አዎ የሆነ ብር ልኬ ነበር።
እ፣ ስንት ብር ነበር?
መጀመሪያ አስራ ሶስት ሺህ ሺህ እሺ
ሁለተኛ ደግሞ ሁለት መቶ ብር እሺ መቶ ብር
ሁለት መቶ ብር አለ።
እሺ ቤት ቤት ቁጥሬ ነው።
አዎ ይሄ ነው።
እሺ ቼክ ላድርግልሽ። እሺ አንዴ ጠብቀኝ። ሄሎ
አቤት ሶስት መቶ ብሩን confirm አድርጊልሃለሁ። እሺ ይገባልሃል።
አስራ ሶስት ሺህ አስራ ሶስት ምንድን ነው? አስራ አስራ ሶስት Okay አስራ ሶስት ሺህ እሺ ቆይ check ላድርግልህ አንዴ። ሀሰን አብዱላህ ነው።
ሀሰን አብዱላሂ መሀመድ ነው።
እሺ ይህንንም confirm አድርጌልሃለሁ ይገባልሃል። እሺ ትንሽ ጠብቀው።
እሺ አመሰግናለሁ።
እሺ መልካም ምሽት።